ጤና ይስጥልኝ። ቴስኮል ስንት ነው?
Hello የአብስራዬ ወይ- ባለ ነኝ።
ወይ አቤል voice አረቀልሽ እንዴ?
አሁን ቅድም አንቺ የነገርሽን ነው የላከው፣ ግን መግባት ሳይ voice ላኩለት አንቺ ነው የጠየቅኩሽን።
በቃ ምን አለ መሰለሽ ህጉ የወጣው ዛሬ ማታ ነው። So የእሱ ደግሞ ትላንት አይደለ apply የተደረገለት አዎ የከፈለው። ስለዚህ እኛ ቪዛውን እንልክልህና ከዛ በኋላ ትኬቱን ቆርጣለህ። Probably እስከ አርብ ድረስ ይደርሳል። ከዛ በኋላ ከምትፈልግበት ቦታ ቁረጥ በይው አይሻልም?
በቃ አሪፍ። እሺ፣ ስለዚህ ግዴታ አሁን እንትን ማለት አይ- አይጠበቅበትም።
አዎ አዎ፣ በቃ ችግር የለውም። Already ዛሬ ሌሊት ነው የወጣው። አንተ ደግሞ ትላንትና ነው apply የተደረገው በይው።
እሺ እሺ አሪፍ። እሺ፣ እሺ፣ በቃ እሺ፣ thank you ባቸው እሺ ቻው።